ሄሎ
ሄሎ አቤት።
ሰላም አብዱራዛቅ አዎ፣
ከችፕችፕ ነው የደወልኩልዎት።
እሺ።
ይቅርታ ፓፓዬ order አድርገውን አልመጣልዎትም አይደል?
አዎ፣ እሺ። አጠቃላይ ስንት ኪሎ ነው የ group ኡ?
ፓፓያ ሀያ አምስት አካባቢ መሰለኝ።
ሀያ አምስት ነገ እ, ጀሞ ሁለት ይመጣልዎታል። driver ሲደውል ያንሱላቸው።
ችግር የለም። ሌሎች product ም አለ። ዛሬ ነበር ይመጣል የተባለው፣ ዘገየ ዛሬ።
ዛሬ አልመጣም።
አዎ፣ ሌሎች በሌሎች number ኦችም አሉ።
እም፣ እ፣ እንትን በቦታቸውም በአስር ቤቱ አለ። አንድ ላይ check አድርጊ። ድጋሜ ላይ check።
በእኔ ላይ ስለሚደውይ ማለት ነው።
okay እሺ፣ check ላድርግልዎት። እሺ እ፣ ቀይ ስር ነው ያሉኝ።
እንትን እ፣ እንትን potato potato ዛሬ የሚደርስ ነበረ በአስር ቤቱ ዜሮ ዘጠኝ አስር okay፣ በዚህ ቁጥር አይደለም አዎ ሲድራ በምለው እ ሲድራ በምል እስኪ ንገሩኝ። ዜሮ ዘጠኝ አስር እሺ፣ ሰላሳ አራት ሰላሳ ስንት አሉ?
ሰላሳ አራት ሰላሳ አራት እሺ፣
ሰማንያ አንድ
ሰማንያ አንድ ሲድራ ነው አድሜ ነው።
አዎ
okay እ፣ በአስራ ዘጠኝ order ያደረገው ነው።
አዎ ዛሬ delivery date ዛሬ ነው አዎ
እሱም አልመጣም
በቃ ይሄንን ይሄም ጃሞ ሁለት ነው የሚመጣው።
አዎ በቃ እሺ ነገ እንዲመጣ እናደርግልዎታለን። እሺ መልካም ምሽት። እሺ ለእናንተ